በሌላ ምክ
ወይ እስላም ነው እንደ ነው?
አዎ አሁን እየጠየኩት ነው። ዋን ኤክስፖርቱን ቱ ኤክስፖርቱን ገንዘቡን ስለጠፋብኝ አሁን ቁጥሩ እየነገርኩ ነበር።
ምን አልከኝ?
እ ምን አልከኝ ወንድሜ?
አሁን ቱ ኤክስፖርቱን እየተጫወትክ እያለ እሺ
ሶስት መቶ ብር ነበረኝ እየተጫወትክ እያለ ሶስት መቶ አስራ አምስት ብር አጣሁ።
ስልክህን ንገረኝ።
ዜሮ ዘጠኝ አስራ አምስት
እሺ
እ ዜሮ ሰባት እሺ
ሰላሳ አራት
እሺ
ስልሳ ስድስት
ያው አሁን ነው አሁን ነው። አዎ በተከታታይ እንደዚህ ይወስዱብኛል። በተከታታይ የሚወስደኝ ስልክ ቁጥር እ፣ ብታገኙልኝ ጥሩ ነው። በተከታታይ ነው voucher የሚወስዱብኝ።
አይ voucher አሁን አልተወሰደም፣ ተጫውተህበት ነው። እሺ
እሺ
ተጫውተህበት ነው እንጂ voucher ላይ የተወሰደ ብር የለም። የዛሬ
okay። ትናንት ወዲያ ነው አዎ የለም የተወሰደ ወንድሜ።
ተከታታይ voucher እ፣ ይወስዱብኛል።
አዎ የለም ዛሬ ቮቸር የለም። እሺ በዚህ አዎ ዛሬ አኳኋን።
የለም።
አዎ
አየህ እሺ